ልብሱ ራሱ እንዲህ hello፣ ጤና ይስጥልን።
hello፣ ጤና ይስጥልን።
ጤና ይስጥልኝ።
ዶንኪ ቲዩብ ነው። አራተኛ ዙር የዩቲዩብ ስልጠና መመዝገቢያ ቁጥር ምን ልርዳዎት?
ቀደም ደውዬ ነበረ እና okay፣ እሺ፣ ምን ነበረ?
እንትኑን ስለ ብሩን ባማከለ ጉዳይ ነበር።
okay፣ እሺ፣ ምን ነበር?
እንትን እገዛ ማግኘት ፈልጌ ነበር። ምንም አቅሙ የለኝም እና መማር እፈልጋለሁ።
okay፣ አሁን ይሄ normal መመዝገቢያ ቁጥር ነው። normal ስልክ ቁጥር አይደለም። በአስራ ሶስት ቤቱ ዩቲዩብ ላይ በለቀቅነው ማስታወቂያ ላይ ደውለው ያናግሯት።
ማ እሺ፣ ስንት ስንት ነው ንገረኝ።
እ፣ በዚህ አሁን መናገር አልችልም፣ ግን አስራ ሶስት ቤቱ ማስታወቂያዎች ላይ አሉ።
አስራ ሦስት ቤት ውስጥ ነው።
አዎ፣ ደውሉላት።
እሺ፣ አመሰግናለሁ።
ሁለት